በደንብ ነው የማወጣው ይሄ የሚታይ እኮ ነው ምን አለ
እና ሌላ ሄሎ ጤና ይስጥልኝ ችብችብ ሰላም አቤት፣ ሰላም ነው።
ሰላም ነ አዎ ነኝ ማለት
ላይ አድርጎ ነበር አይደለ ነው እኮ ነው። ሄሎ
ሀያ ግሩፕ እቃ ኦርደር ነበር አይደለ የሀያት ግሩፕ ላይ አዎ አዎ እሺ፣ ሹፌር ደርሶ ሀያት ስልኳ አይደለም እና ሌላ ቁጥር
እ፣ ልሞክላት ወደ እሷ ልሞክር
እምቢ ብሎን ነው ስልኳ ሌላ ይኖራታል ቁጥር ካለ
እ፣
ቀሪ ቁጥር አላማርጠኝም አለ ነገር አይደለም ሌላ ሌላ group ማለት እ፣ ሌላ ሰው ጋር አልሞከራችሁም group የሆነ
አዎ ቀጥታ እርሶ ጋር ነው የደወልነው እም፣ እ፣ እኔ ጋር አንድ ላይ አይደለንም። ልሞክር ሌላ አማራጭ ልሞክርላት እ፣ ለእሷ
okay እስኪ ማቅረብ ላይ ደውለው አይደለም፣ መልስ በጊዜ ያሳውቁናል ቆይታ መልስ አይደለም። እሺ።
ይደውልለት መልሰ ደውልልኝ እሺ፣ ትንሽ ቆየን አሁን እሺ፣ ይደውሉላትና ደውልለታል እሺ ልሞክር ወደ እሺ እሷ መልካም ቀን Thank you.